baby ነጭ እንጀራ ደስ አይልም።
ሄሎ ሄሎ አቤት።
ወይ ይቅርታ መልሼ ደወልኩልዎት።
እ- እሺ ወጥቶልዎታል፣ ዛሬ ይመጣል። እ፣ የ driver ስልክ ልንገርዎት።
ዛሬ ይመጣል።
አዎ አዎ፣ already ወጥቷል ዛሬ።
እሺ አይ ትናንትም ወጥቷል ስላልሽኝ አዎ ልክ ነዎት። ልስጥዎት የ driver ስልክ ወይስ አ ላኪ እስኪ ለማሱንም ደውዬ ላናግረው እየወጣ የሚመልስ ከሆነ የሰውዬ ችግር አለበት ማለት ነው።
አዎ ልክ ነዎት። እሺ ልንገርዎት፣ ያዙ ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ሰባ ሁለት ሰባ ሁለት ዜሮ ስምንት ሰማንያ አምስት ዜሮ ስምንት ሰማንያ አምስት አዎ ሚኪያስ ይባላል። እስኪ አዎ።
እሺ ክፍት አድርግ በይው። እሺ አ፣ ዝግ ነው። ቆይ እስኪ ልደውልለትና እሱንም ቆይ እሺ እሺ እሺ አመሰግናለሁ።
እሺ